ሄሎ ሰላም ከችብችብ ነበር ምደውልዎት።
እሺ እ ይቅርታ ድንች ኦርደር እያደረጉ ነበር አይደለ?
ምን?
ድንች አ ኦርደር እያደረጉ ነበር።
አ እሺ ደሞዚ የምትባል ከስተመር ገብታ ነበር በስተት እርስዎ ጋር ኧረ ወደ እርፍሽ በእናትህ አገኘሻት? አሁን እያወራን ነበረ። የሚገርምሽ አዎ። እና ማላውቃት የእሷን ሰው ጆይን አርባ የእሷን ኦርደር መውሰድ ይፈልጋሉ?
ካገኘናቸው ቢወስዱ ጥሩ ነው። ካልሆነም ችግር የለውም። ብቻ ስልክ ላኪልኛ ወይ ብር ልክላቸው ወርዳ አዎ አዎ፣ እኮ እንደዛ ለማድረግ ነው።
እባክሽ በዚህ ከፈለጉ ስልክ ቴክ በዚህ ላኪልኝ በቃ።
እሺ ልንገሮት፣ ይቅርታ እሺ ስልክ ዜሮ ዘጠኝ ሰላሳ አንዴ ቆይ። ዜሮ ዘጠኝ ሰላሳ ዜሮ ዜሮ ዜሮ ዜሮ ሰላሳ ስምንት ሰባ አምስት ሰላሳ ስምንት ሰባ አምስት ሰባ አምስት ፕሮዳክቱን የሚፈልጉት ከሆነ ብሩን ይላኩላትና ለሷ መልካም ችግር እርሶ የለውም።
የወሰዱት። እሺ ፈልጎት ነበረ እና ደግሞ እንትን ይቅርታ እ- እሺ ሽንኩርት አውቶቡስ ተኩላቸዋል። አንድ ተነስቶ ነበረ። እሱን መላክ አትችሉ ነው ወይስ ምን?
ጠብቀ ታስገባላችሁ?
ምን ነበረ?
ሽንኩርት
አይ ይኖራል ይኖራል፣ ይጠን- ይጠብቁ እሱን።
መልካም።
እሺ እሺ፣ መልካም ቀን